ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው።
እግዚአብሔር ይመስገን አባት።
የሆ- የሆነ መኪና ይቺ ነበረ ሁለት ሺ አንድ መሰለኝ ፋይ- ፋይፌል
አይቴል ሁለት ሺህ ሁለት ነው ሁለት ሁለት ሺ ሺህ አራት ሁለትን እሺ ሁለት ሺ ሁለት ደቡቧ የቷ ነች?
ሁለት ሺህ ሁለት ደቡብ እሺ ጠርዝ ሞ- እ?
አንድ ሀምሳ አንድ ታድጋ አይደለ?
አዎ አንድ ሀምሳ አንድ አዎ አዎ እና ጠርዝ ማዕዘን ምን ትንፋሽ ሞተር የለውም ሰ- መኪናው ንጹህ ነው።
አሪፍ አሪፍ ላይ ነው ማየት ይችላሉ። ፓስተር ብራንታችን ላይ ነው ያለው መጥተው ማየት ይችላሉ።
በቃ ጥሩ። እሺ ስንት ነው የምትባለው ጥሪዋ?
አንድ ነጥብ አምስት አንድ ነጥብ አምስት አዎ በቃ መልካም። ፓስተር አደባባይ አቅ- አቅራቢያ ነው ቅርብ ነው።
አዎ፣ ፓስተር አደባባይ ፊት ለፊት እንገኛለን። ማሊባባ
እሺ እሺ መልካም እሺ ቴንክ እሺ አባት